ሄሎ
ሄሎ ቤንጃ
ሄሎ።
ምን አባ ነው ስደውል?
ኧረ አይሰማኝም እኮ
ምን ሄሎ እያልኩ ነው እንደማይሰማ እጤ
ምን አልከኝ?
ሄሎ እያ-
እ?
ውድያሽ ነው ውድያሽ ነው
እንዴት አይሰማም? እውነትህን ነው
የአንተ ስልክ እኮ ይሰማል እኮ።
እና ያንተን የማይሰማው ኖ ሲጠራ አልሰማሁትም ነው የምልህ።
እ አልሰማሁትም ስትለኝ እኮ ነው። እ፣ ሰ- ሰፈር ነህ እንዴ?
እንዴት ነሽ ባለ ሰፈር ነው። ኧረ ስራ ቦታ ነኝ።
አይ፣ አልወጣሽም ገና።
ገና ስንቴ ገ- ገባሁ ልወጣ ሲሙን እንድታቀብኝ ነበር በእናትሽ
እ?
ሲሙን እንድታቀብኝ ነበር ሲሙን
እሺ እሺ እ እ?
ተደውልኛታ እሺ ስት- ስትወጣ ስንት ሰዓት ትወጣለህ?
አሁን ነው የምወጣው አስራ አንድ ሰዓት ግን ምናምን ምናምን እየፈለጉ ነው።
እሺ እደውልልሃለሁ ወይ በማዘር
እቤት እመጣለሁ ወይ ነው እሺ